hello አቤት
እንትን በዊነር የሆነ ዊዝዶ አድርጌ ነበር እና ትናንት እስካሁን አልገባም። ከዚህ በፊት ቶሎ ቶሎ ነበር የሚገባው።
ወስዶ ነው አዎ።
በምን ባንክ
አይ በእንትን ነው ከቤት ከላሊ እና ስልካቸው የነሱም አይሰራም እና ወይ ወደ ምን ባንክ ነው ወደ የጠየቁት?
አይ ወደ ቴሌብር ነበር ያልኩት እሺ የቴሌብር ቁጥሮትን ንገሩኝ።
እ የቴሌብር ቁጥሮትን ንገሩኝ።
ዜሮ ዘጠኝ ሀምሳ አምስት ሀምሳ አምስት ሰባ ሰባት ሰባ ሰባት ዜሮ ሶስት አርባ ሶስት
እሺ አንዴ መቼ ነበር ቀኑ?
ትናንት ማታ ከዚህ በፊት እ፣ ሁለት ደቂቃ ነበር የሚቆየው አዎ ሁለት ሺህ ብር ነው ሀፍቶ አዎ አዎ አሁን ይሰራል። እሺ system ችግር አስቸግሮት የሁሉንም ነው እንደዚህ ያደረግነው።
እ፣ ትንሽ
እሺ ዛሬ ይሰራል ይሰራል።
እሺ እሺ እናመሰግናለን